ሁሉም ዳኛ ሀጅቢ ነው።
መርፌ እንዴት ነኝ እባክዎ የምንረዳው?
ዲፖዚት አድርጌ ነበር አልገባም።
አሁን በደወሉበት ስልክ ቁጥር ነው።
አው ቴሌግራም ስክሪንሻቱን ምናምን ልኬ ነበር።
እሺ ደንበኛችን መስመር ላይ ጠብቁኝ፣ አንዴ እያየሉ ነው። ሙሉ ስሙ ጸጋዘአብ ገብረስላሴ።
አዎ ወደ ሁሉ ስፖርት ነበር አርባ ዘጠኝ ብር deposit ያደረጉት።
አዎ
መስመር ላይ ያሉ
አለና አላው
አዎ ጉዳዮትን ወደሚመለከተው አካል አስተላልፈንልዎት ባለሙያዎች እያዩት ነው። በተስተካከለ ሰዓት ግን ደውለን እናሳውቆታለን ደንበኛችን።
እስከ ስንት ሰዓት ጠብቅ?
ያው ባለሙያዎች አስተካክለው ባሳወቁን ሰዓት ነው እኛ ደውለን የምናሳውቆት። እኛ ግን አስተላልፈንልዎታል ደንበኛችን።
እሺ ካልሆነ ቃ ደግሜ እደውላለሁ።
መልሰን እንደውላለን እኛ ችግር የለውም ደንበኛችን።
እሺ እሺ እናመሰግናለን። መልካም ቀን